ተስፋ እና ዝናቡ መጨማለቅ እንዴ ራሳቸው አረግም እንዴ መቶ ቁጥ
ሄሎ አቤት።
እስኪ አሁን ተጨምሯል። እስኪ ያው እህ ተጨምሯል። እስኪ አሁን ያው እስኪ የዲሹ እሺ እሺ እሺ